Hello ጤና ይስጥልኝ Best Bet
ቲኬት እንትን check ለማድረግ ፈልጌ ነበር።
እሺ cashier code ኡን ንገረኝ።
አስራ አራት አስር
እሺ
ሰባ አራት ዘጠና ዘጠኝ
ዘጠና ዘጠኝ
አዎ
እሺ win ነው ሁሉም አልፏል። አንድ ጨዋታ ግን እ
postponed አለው። አንድ ጨዋታ እሺ የ እ
አንድ ጨዋታ postponed ስላለው እ ምን የፍሊግ ሊሆን ነው እ እስከ አስራ አንድ ሰዓት ላይ void ይሆናል። እሺ አስራ አንድ ሰዓት እሺ ሀያ አራት ሰዓት ነው የሚሞላው።
እሺ